እሺ ደርሶታል ወስዷል እንዴ? ተቀብለዋል? አልተቀበሉም? እሺ እሱን ለማረጋገጥ ነበረ እናመሰግናለን።
inflation control አድርጎ መሄድ ነው። በቃ gap ኡን አስጠብቆ መሄድ ነው። አሁን ማድረግ እ፣ በተቻለ መጠን ከኋላ gap ኡን ሳያጠብቅ በጣም ጥሩ ነው። ይህንን gap ጠብቆ ከሄደ hello በጣም ሰፊ ጤና ይስጥልኝ።
እነሱ
እ፣ ለ national ID ክፍያ ፈጽመው ነበር አይደል? በዚህ ቁጥር
በምን
ለ national ID ክፍያ ፈጽመው ነበር።
ID
national ID
አዎ
እሺ፣ ደርሶታል?
አዎ ደርሶኛል
እሺ፣ እናመሰግናለን። መልካም ቀን።
እሺ አሜን እያፈጽመው ነበር